ሄሎ
ሄሎ፣ ሰላም ጤና ይስጥልን።
በአንድ ወድቄ ቦነስ ላስለቅቅ ነበረ።
ምናምን cashier code ኡ ንገረኝ።
cashier code እሺ፣ አስር ሀያ አራት
አስር ሀያ አራት ሀያ ሀምሳ ዘጠኝ
አይ ትክክል አይደለም ወንድሜ።
ኧረ
አዎ ድጋሚ ንገረኝ።
አስር ምን በ